ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
መልሼ ደወልኩልዎት አሁን።
እሺ እሺ፣ በላይ ይኸው አናገር አዎ፣ location ኡ የት ነበረ? ችግር የለውም Hello ወይ እ location የት ብለው ነበር የሞሉት?
location እዚህ ሳሚት።
የት አሉኝ?
አዎ ሳሚት ሁለተኛ በር።
እንዴ፣ ይቅርታ አይሰማም ድምጾት።
ሳ- ሳሚት ሁለተኛ በር ሰሚት አይሰማም? አዎ አዎ።
Okay። ይሄ እንትን ስለሚያሳይ ነው ሱሉልታ ብለው ነው የሞሉት። ለዛ ነው ዛሬ ያልመጣሉት።
እ፣ ነገ ሰሚት ብዬ ላስገባለትና ነገ ይመጣሉታል።
ነገ አዎ ይሄ ኧረ ሱሉልታ እባክሽ።
ተብሎ ነው የተሞላው። ከዚህ በኋላ በደንብ አድርገው location አስተካክለው ይሙሉ።
ችግር የለም፣ እሱ ችግር የለም፣ እናስተካከላለን። እባካችሁ ደግሞ በቃ በጣም ጓቷል። አቮካዶ፣ ሽንኩርት ሁለት ጊዜ ያዙ ነው እ፣ ድንች እንደዚሁ ወይ ሁላ ቀርቶ ማለት አዎ ነው።
በአራት እና ትላንት ነው ደግሞ እንደገና አዎ አዎ፣ አቮካዶም ቆይቷል።
አቮካዶ የቆየ ነው እንጂ ሽንኩርቱና አንዱ ሽንኩርት በአራት ነበር የታዘዘው። አንዱ እ።
ደግሞ ትላንት ድንችና ሽንኩርት አዎ።
ደግሞ ትላንት ነው የታዘዘው።
አዎ።
ነገ እንዲመጣሉ ታደርጋለሁ። እኔ አሁን location አስተካክዬ
እሺ ከዚህ በኋላ አስተካክለው ይሙሉ። እሺ እሺ፣ እኔ ራሱ አሁን ገብቼ አስተካክላለሁ እሱ።
እሺ ለከዚህ በኋላ አዎ እያስተካከሉ ቢሮን እዛው እንዲመጣሉ።
እሺ።
አመሰግናለሁ።